ሰላም ሚኒስትር እንዴት ነሽ?
በአንድ ክለብ ወድቄ ነበር።
እ
በአንድ ክለብ ወድቄ ነበር።
እሺ ካሸር ኮዱን ትነግረኛለህ?
አስራ ሁለት እሺ አስራ ሶስት እሺ አርባ ሰባት እህ አርባ ስምንት
ሎስት ነው። እሺ እውላለሁ። ሎስት አለሁ